ሄሎ
ሄሎ ሰላም ጤና ይስጥልኝ።
አቤት hello አቤት ጤና ይስጥልኝ። ሰላም ናችሁ?
እግዚአብሔር ይመስገን።
ሰላም ናችሁ?
ደህና Donkey Tube ነው የደወሉት። ምን ልርዳዎት?
አ Donkey Tube ነው። አይ የሆነ መድረክ ስራ ለምሰራ ወይም አቀርበው ነበረኝ እርዳታችሁን ፈልጌ ነበር።
እሺ የ- የምን ስራ ነበረ?
እ፣ ማለት ያው በዜማ ያው መጫወት ማለት ነው። ስለ ሀገር በዜማ በዘፈን መጫወት እህ፣ በድምፅ እሱ ነው።
እሺ እ፣ ስለዚህ እዛ ላይ ምን መድረክ ላይ ምን እንዲደረግልዎት ነው የፈለጉት?
ያው በቃ እንዲተላለፍልኝ ማለት ነው። ስለ ሀገር ነው በዜማ የተጫወትኩት ነው። ስለ ሀገር ሰላም፣ ስለ ሀገር እንትን የሚያወሳ ነው። ያንን
ምን እኛ ቻናል ላይ እንዲተላለፍልዎት ነው ወይስ? ስላልገባኝ ነው ትንሽ ግልጽ አዎ፣ ያደርጉልኝ።
እንደዛ በእናንተ ላይ ቢሆን ደስ ይለኛል። አዎ፣ በኢቲዩ ላይ እንዲተላለፍ ማለት ነው።
እህ Donkey Tube
እ፣ እሺ ስሙትን ይንገሩኝ። እሺ
መርከብ ወጌ ያዙት። መርከብ
መርከብ ማን አሉኝ?
ወጌ ወና ጌና ወጌ ነው።
ወጌና
አ፣ ወጌ እሺ።
ወጌ እሺ እሺ ወ- ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ስልክ ቁጥር ልስተዋት አዎ
ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ሰባ አምስት እሺ
ሀያ አራት ሀያ አራት ሰላሳ ሶስት ሰላሳ ሶስት እሺ ከየት ነው የደወሉልን አድራሻዎት?
አይ ያው ትውልዴ ወደ ሰሜን ሸዋ ደብረ ብርሃን አካባቢ ጅሩ ነው። አሁን ያለሁት አዲስ አበባ ነኝ። ወደ ሀያ አራት አካባቢ ነው ያለሁት።
አዲስ አበባ እሺ እ፣ አዎ።
ስለዚህ ወረፋ ይጠብቁና እንደውልልዎታለን። ይሻለሁ እሺ ያው በሚቀጥለው ሳምንት ወደ ክፍለ ሀገር ብቅ እላለሁ። ያው መምጣት እችላለሁ። ችግር የለውም። ስደውሉልኝ።
እሺ እሺ እንደውልልዎታለን። መልካም ጊዜ ይሁንልዎት።
እሺ፣ አመሰግናለሁ። እግዚአብሔር ስራችሁን ይባርክላችሁ።
አሜን ቅናችሁ።
አሜን እሺ እሺ፣ እሺ፣ ቻው።